Oh, that's big mine.
where is it
Where you?
ምንድነው ወደ- ወደን ነበር ለምንድነው ካንስ ኮምፕሬስ የተባለው ቆይ
ኦርደር ነበር ንገረኝ።
እ፣ ሰባ ስድስት ስንት ነበር
ሰባ አምስት ነው።
እ?
ሰባ አምስት
ኮምፕሌት አሉት እዚህ ጋር አየዋለሁ ካንስል
እኮ ኦርደር ነበሩ።
ኮኔክሽን የከፈተልኝ አይደለም ኮምፕሌት እ፣ ያኛው ምግብ ቤት የመለስከው ኦርደር ነው አ ሰላሳ ስድስት አስራ ሰባት አይደለ?
አ መሳ እንደዛ ነው አዎ፣ በቃ ምግብ ቤት እያነሱ ስላልሆነ ነው።
እ ነገ ካንስል ይውላል። እሺ ጠዋት ላይ ነገ እኔም አለው ጠዋት ደውልልኝና ለኔ እ ከዛ ልክላችኋለሁ። ሁለት ሰዓት እገባለሁ። ደውልልኝ።
እንደ ግዴታ complete ነበረ አዎ፣ order ኡ አያድርማ። ምግብ እ።
ቤት እ፣ ስልክ እያነሱ አልነበረም። ለዛ ነው ከዛ ነገ cancel ይሆናል። check ተደርጎ cancel ይሆናል።
እሺ
bye